ጨቅላ infant ሆስፒታል።
ሄሎ ጤና ይስጥልኝ። ጨቅላ አሜን።
infant photography አቤት እ ከዊ ፕላስ ሶሉሽን ድርጅት ነበር መደውልልዎት።
እሺ፣ እ ከዚህ በፊት እ ዊ ፕላስ ሶሉሽን provider የሚለው መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
እሺ፣ አሁን ላይ አግ- ስራ ስለጀመርን ኦንላይን በመሆን ያለምንም ክፍያ ስራ ማግኘት ይችላሉ።
እሺ፣ እሺ፣ በተጨማሪም ደግሞ ዊ ፕላስ ሶሉሽን user የሚል application አለን። እሱ ላይ በማውረድ ድርጅቶችን ማየት ይችላሉ። እንደ ተጠቃሚ ታክሲን ጨምሮ ሌሎች ከአርባ አራት በላይ የሆኑ አገልግሎቶችንም እዛ ላይ መጠቀም ይችላሉ።
እሺ።
እሺ፣ እናመሰግናለን። መልካም ቀን ይሁንልዎት። እሺ።
ቆይ ምናል